የለውጥ ትምህርት ቤት
አዎ ማታ ብር ድሮ ብዬ ነበር ሁለት ሺህ አልገባልህም?
አዎ
እሺ አንዴ ጠብቀኝ። እሺ ሄላ አዎ
ሄሎ ጤና ይስጥልኝ ትምህርት ቤት
ብር ድሮ ብዬ ነበረ እና አልገባልኝ አሁን እንደወርክበት ቁጥር ነው ወይስ ወይስ አዎ
መቼ ነበር ያረከው?
ማታ ማታ ላይ ሁለት ሺህ ብር ነው አይደለ?
አዎ
እሺ ገብቶላል አሁን ቴሌብር አካውንት